Pero
Mira, Bulati. Uh, santo, mi hermano.
ሄሎ
Hello.
ሄሎ
ሄሎ ሄሎ፣ ጤና ይስጥልን።
ሰላም ነው ነበር። ይቅርታ
እግዚአብሔር ይመስገን።
እንትን ፈልገን ነበር ሰመራ በደረሰ ዓመት ላይ
ይቅርታ ስልኩት ግን አይሰማም።
ሰመራ ፈልገን ነበረ። ሰመራ ምን አሉኝ?
እ ሰመራ ሰመራ ነው ያሉኝ።
አዎ ሰመራ ዛሬ ስንት ሰዓት እንደሆነ ነበር።
ሄሎ
አቤት ሰመራ ነው። አዎ ሰ- ዛሬ ስንት ሰዓት እንደሆነ አይሰማም brother።
ይሰማል። አንዴ ሰመራ ነው ያሉኝ አይደለ? check አዎ እያደረኩ ነው።
ሰመራ። አዎ
የዛሬ በረራ ሙሉ ነው።
ሙሉ ነው።
አዎ
ስንት ሰዓት ነበር ግን በረራው?
ይቅርታ ምን አሉኝ?
ስንት ሰዓት ነበር በረራው?
ወረቀት ለመላክ ነው በለው።
በረራ የነበረው እ ስድስት ሰዓት ከአርባ አምስት እና ዘጠኝ ሰዓት ከሰላሳ አምስት ነው።
እሺ፣ thank you brother።
እሺ፣ ሌላ ምረዳዎት ነገር ይኖራል?
እ ሄሎ ወንድሜ እንደና ሙሉ ቀን thank you
እናመሰግናለን አስታወስክ?
ስለደወሉ። መልካም ጊዜ።
እሺ በቀደም እርዳታ ያልኩልህ መኪኖች አ ከአዳማ